ጤናስተን ማሪ ፓፓ
አብረስለ እዚህ አይ መኪና በባንክ ያለው ደውዬ ነበር። አሁን እሺ
ደርሼ ነበር። መስቀል ስራው ምኑ ጋር ነው እኮ በባንክ የምናመቻችሎትን ነው።
አ
እሺ መስቀል ፍላወር ምስራቅ በር ስጋ ቤትን ያ- ያ- ያውቁታል?
ምኑን ምስራቅ በር ስጋ ቤትን
መስራቅ ምስራቅ በር ስጋ ቤትን ያውቁታል?
አይ አላወኩትም።
እሺ ምስራቅ በር ስጋ ቤት
አደባባው ጋር ነኝ።
እኮ ይስሙ አደባ እሺ ምስራቅ በር ስጋ ቤት የቱ ጋር ነው ይበሉና ማለት ነው።
አ ወይም ደግሞ ቤተልሔም ምግብ ቤት ፊት ለፊት አፍሮሊንክስ ሞተር የሚል አፍሮሊንክ ሞተር የመኪና እ?
መሸጫ አፍሮሊንክ ሞተር አፍሮሊንክ ሞተር የሚል አለ የመኪና መሸጫ
እሺ በሱ ሬክላም ትክክል ሲገቡ ማዲባባዎቹ ሬክላማችን ይታያል።
እሺ እዛ- በቃ እዛው ስደርስ ልደውል።
ይችላል።
አሁን በስተግራ ልውጣ በስተቀኝ?
የት ጋር ነው? እኔ አሁን አላወቅኩማ እ- እኔ አሁን ያለሁት መስቀል ፍላወር ነው፣ አደባባው ጋር እኮ መስቀል ፍላወር ከሆኑ ድሪም ላይነር ወይም ደግሞ እኮ ይጠይቁ እሱ ጋር ቤተልሔም ምግብ ቤት የት ጋር ነው ይበሉ።
ቤተልሔም ምግብ- ምግብ ቤት ወይም ደግሞ አዎ አዎ፣ ወይም ደግሞ ምስራቅ በር ስጋ ቤት ምስራቅ በር ስጋ ቤት።
አዎ እሱ ፊት ለፊት አፍሮሊንክስ ሞተር የሚል አለ። ከሁለት አንዱ አፍሮሊንክስ ሞተር፣ በአፍሮሊንክስ ሞተር ትክክል ሲገቡ ማልገባዎች እንገኛለን።
እሺ እሺ፣ አመሰግናለሁ።